ሄሎ
ሄሎ ጤና ይስጥልኝ።
ይስጥልን።
እግዚአብሔር ይመስገን። ምን ልታዘዝ?
ቴሌውኝ ነው።
ቴሌቪዥን ጌም ነው። ሄሎ
ቴሌውኝ ምንድነው?
ቴሌቪዥን ጌም ነው። ኮከብ 985 መሰላል አድርጎ ሲደውሉ መረጃ ይመጣልዎታል።
እና አይ ጥያቄ
እ፣ ጥያቄና መልስ ስልኩ ላይ አለ።
እ?
ጥያቄና መልስ ስልኩ ላይ ነው ያለው።
ስልኩ ላይ አዎ
አይ ከ- ከእናንተ አይደለም እዚህ አይደለም እ፣ ስልኩ ላይ ነው ያለው እኛ ላይ ሳይሆን እዛ የኛ እንትን ላይ ኮከብ 985 መሰላል አድርገህ ስትደውል መረጃ ይመጣል። ቴሌቪዥን ሰባ ቁጥር ትጫንና አማርኛ ታቃ- ታረጋለህ። ሶስት ቁጥር ላይ ኖት ይመጣል።
ሶስት ቁጥር ነው።
አዎ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
ሰባትን አዛ ሶስትን አዎ
እም፣ አዛ ጥያቄ ይመጣልኛል።
አዎ ሶስት ቁጥር ላይ ጥያቄና መልስ የሚለውን ስትነካ እ፣ ሁለት ቁጥር ላይ እንትን ትላለህ። coin ትገዛለህ። ከሁለት ብር ጀምሮ አለ። ጥያቄና መልስ መመለሻው coin ነው።
እ፣
የእድል ጨዋታ ደግሞ አንድ ቁጥር ላይ ትመዘገብና subscribe ስታደርግ ትኬት ይሰጥሃል።
እሺ
ይወልካም አሽባይ